Kitu na madaftari hello hello ሄሎ ሄሎ
ይሰማኛል።
ዶንኪቲዩብ ጌሻ ለመሰልጠን አስቤ ነበር በኦንላይን
ይቻላል። እሺ ስሙትም አልበል እ?
ስሙትም አልበል እ፣ ታደለ እባላለሁ ከባህር ዳር
ታደለ ማን አለሙ
ስልክ ቁጥር ይነግሩኛል?
አስራ ስምንት ሀያ አራት
እሺ ሀያ አራት ሰላሳ ዘጠኝ ዜሮ ሁለት
እሺ። ኮርሱ የሶስት ወር ኮርስ ነው።
እ?
በሳ- ሶ- ኮርሱ የሶስት ወር ኮርስ ነው። በሳምንት ሁለት ቀን okay የትምህርቱን ቪዲዮ እንልካለን። በሳምንት አንዴ ደግሞ ስላላችሁ ጥያቄ ከኮሜዲያን እሹ ጋራ ጥያቄ እና መልስ ይኖራችኋል። ጥያቄ ማለት ነው። ጥያቄያችሁ መልስ ያገኛል። በአጠቃላይ በሳምንት ሶስቴ ነው የምንገናኘው። ይህም ለወር ከአስራ አምስት ቀን ይቀጥላል። ወር ከአስራ አምስት ቀን ደግሞ የመመረቂያ ቪዲዮዋችሁን